ሄሎ
ሄሎ ሄሎ ሰላም ከችፕችፕ ነበር ምደውለው።
እሺ ከችፕችፕ ነበር።
እሺ እሺ የበዓል ፓኬጅ ተልኮሎት ነበር አይደለ?
አዎ
እሺ ነበር። አስተያየት አለዎት? መስተካከል ውይ ያለበት ቆንጆ ነው። ስጋው ማለት ቆንጆ ነው ነው?
የተቆራረጠው። አዎ ቆንጆ ነው።
እም፣ እሺ ስለዚህ ምንም እናመሰግናለን።
የጎደለው ነገር የለም።
አይ ምንም እሺ፣ አልጎደለውም።
መልካም ቀን እሺ ይሁንልዎት።
እሺ እሺ እሺ እሺ